ሀይለጽ ምን ጉዳይ ሀና እባላለሁ ባኮ ምደርደው
እሺ አመሰግናለሁ ስራ ፈልጌ ነበረ እሺ ሙሉ ስሞትን ይንገሩኝ ሄርሜላ ሙሉ ጌታ
ሄርሜላ ሙሉ ጌታ አዎ።
እድሜዎች ስንት ነው
ሀያ አራት
የት አካባቢ ነው የሚኖሩት ሄርሜላ
አቃቂ ቃሊቲ
በዚህ ስልክ ቁጥር ይገኛሉ አዎ
መስራት የሚችሏቸውን ስራዎችና ልምዶትን ይንገሩኝ
cashier ነት እሺ ጽዳት
እሺ
እና ማንኛውም ሱቅ ላይ ምናምን ሽያጭ ማለት ነው አዎ ሽያጭ አዎ እሺ ስለኛ መረጃ ከየት አግኝተው ነበረ የደወሉት
application የሆነ application download ላደርግ ስፈልግ አገኘሁት አጋጣሚ እና እም፣ ከዛ ላይ ነው download ያደረግኩት እሺ ሙሉ መረጃዎትን ሞልቻለሁኝ ሄርሜላ። ነገር ግን ወደ ስራ ገበያው ለመግባት አንድ ቀን ወደ ቢሮ መምጣትና መመዝገብ ይኖርቦታል። ቢሮአችን የሚገኘው ጎተራ ፔፕሲ ፋብሪካው አካባቢ ነው። ምዝገባ የምናካሄደው ማክሰኞና ሐሙስ ጠዋት ሁለት ሰዓት ተኩል ላይ ነው። መቼ ይመጣሉ? ለመቼ ቀጠሮ ልያዝሎት?
ምንድን ነው የሚያስፈልገው ህጋዊ ማንነቱን የሚገልጽ የቀበሌ መታወቂያ፣ የትምህርትና የስራ ማስረጃ ካሉት original document ይዘው ይመጣሉ።
አይ፣ እኔ እንኳን ብዙ ጊዜ አሁን ቅርብ ጊዜ ከክፍለ ሀገርም ስለመጣሁኝ አይ፣ ምንም ይዤ የመጣሁት ነገር የለም።
እሺ ግን ስለዚህ ያው መታወቂያዎትን- መታወቂያ አለ መታወቂያ አለኝ።
መታወቂያዎትን ይዘው ይምጡ። መቼ ይመጣሉ?
ሐሙስ እሺ ለሐሙስ ጠዋት ሁለት ሰዓት ተኩል ላይ ቀጠሮ ይዞታለሁኝ። ከዚህም በተጨማሪም የተለያዩ ስራዎችን ቴሌግራም ቻናላችን ላይ post ስለምናደርግ ቻናሉን እንዲቀላቀሉ link ኡን እልክሎታለሁኝ።
እሺ እሺ እሺ፣ መልካም ቀን ይሁንልዎት ሄርሜላ።
እሺ አመሰግናለሁ።